hello፣ ጤና ይስጥልኝ።
አብሮ ይስጥል።
New Look Group ነው።
አ ከ Afriwork Freelance ኢትዮጵያ ነበር የደወለው።
ከየት?
Afriwork Freelance ኢትዮጵያ።
okay። እሺ፣ እሺ። በ cashier for supermarket vacancy ወጥታችሁ ነበረ።
እሺ።
hire አረጋችሁ በእኛ platform June አራት ላይ ነበር የወጣው።
አይ አላደረግንም አላደረጋችሁም?
አላደረግንም። አ ገና short list ላይ ናችሁ ወይስ ምንድን ነው? unqualified ስለሆኑ ነው ልጆቹ።
አንዳንድ interview ያደረግናቸው ነበሩ። ያው ከእኛ እንትን ጋር ስላልሄዱ የተውናቸዋለሁ።
unqualified ናቸው ማለት ነው።
አ
okay። እሺ። ሌላ የሚያስቸግሩት ነገር አለ እኛን platform ሲጠቀሙ?
አይ ሌላ ለየት ያለ ነገር የለም።
የለም?
አ
እሺ፣ እሺ። አመሰግናለሁ።
እሺ፣ እሺ፣ መልካም ቀን። እሺ።
እሺ።